થયેલો? જગત
ሄሎ ሄሎ ጤና ይስጥልኝ ሰላም ነው?
ከችብችብ ነበር የሚደውሉት እሺ ኦርደር ነበሩት አይደለ እ ያለቀ እቃ አዎ።
እ ቲማቲም እና ቃሪያ
አይ ሽንኩርት ሽንኩርት ነው አዎ፣ አስር ኪሎ።
መቼ order ያደረጉት ነው ሽንኩርቱ
እ ያው ትናንትና ነው group full የሆነው።
OK እንጂ ያው በቀደም ነበር ሽንኩርት የተዘጋጀው።
ፖር አይደለ
አዎ
እሺ እና እ ቲማቲም።
location ኡ አንፎ ነው አይደለ
location ኡ እ በስ- ቴሌ head office ነበረ።
እሺ ያው መንገድ ላይ የሄድኩ ነው የ- የነበርኩበትን የወሰደው።
OK እ ወደ አስራ አንድ ሰዓት አካባቢ ከሆነ ይመቸኛል እዛ መውሰድ።
አይ አንፎ።
እኛ ደግሞ አሁን እ አንፎ አናመጣም ወደዛ እ።
መምጣት አቁመናል ስለዚህ ሌላ እ።
አማራጭ ካሎት እ እንላክ እሺ በቃ እንደዛ ከሆነ የዚህ ቸርችል ምንድን ነው መልካ መልካ ሆቴል በይና መልካ ሆቴል ነው አዎ እሺ በቃ እሺ እዛ እንደዛ ያድርጉ።
እንጠቃለን driver ኦች ሲደርሱ እሺ።
ይደውላሉ ሽንኩርት ብቻ እሺ።
ነው አይደለ የእርሱ ሽንኩርትና ቲማቲም እሺ እሺ እናመሰግናለን
እሺ እሺ